አባል ጋቢና ቪኦኤ አስገባቸው።
DJ Fatsu.
That's a brand name. That's a brand name. I stand behind it. I guarantee it. They know that, even if they don't know me any more than they know the, the, the chairman of General Mills.
DJ Fatsu.
ማሜ God loves me.
This is a DJ Fatu exclusive.
Africa's live with DJ.
ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃን ነው የምናስተላልፈው። ማስተናግዳችሁ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራሜን ጀምሬያለሁ
Yeah, no, no, no, no. Samidan, eh, bitasema. Oh, oh, oh. Yeah, no, no, no. You know I love you. You know I love you. Longer than me. Oh, oh, oh, now you're alone under, you're alone under, but the royal tiger, yeah, yeah, the lion, yeah, but the royal tiger. Yeah. እውነትን ማጥፋት የሚችል ከኛ ኧረ ማነው የሰው ደካማ እውነትን ይዞ ማይሰማ ፍትህ ያለ የተጠማ እስኪ ድምፁን የተቀማ ግን እውነት መቼ ያልፋል እንደተዳፈነ እሳት ይነሳል ስፍራ ጊዜ ሳገድበው በሁሉም የሚፈርደው የለውም አንድ አገር የለውም አንድ አገር ሁሉም ገር የሚል Yeah. ትልቅ ጦር መዞ ጋሻ ይዞ በሐሰት ቃል ተመርዞ ደካማ ናችሁ ብሎ አስቦ ሊያጠፋ ዙሪያችንን ከቦ ግን እኛ ደግሞ እውነት አለን ከምንም ነገር የሚያድነን ትንሽ ብንሆንም እንዳንፈራ የሚያደርገን የለውም አንድ አገር የለውም አንድ አገር ሁሉም ጋር የሚለው የለውም አንድ አገር
የተከበራችሁ አድማጮቻችን ከዋሽንግተን ዲሲ በቀጥታ የሚተላለፈው የጋቢና ቪኦኤ ፕሮግራማችንን ነው የምታደምጡት። ዲጄ ፋቱ ነኝ የማስተናግዳችሁ። ያደመጣችሁት ሳሚ ዳን በቅርቡ ካወጣው አልበም ላይ እንግዲህ ከራስ ጋር ንግግር ከተሰኘው አልበሙ ላይ እውነት የለውም አንድ ሀገር የተሰኘው ሙዚቃ በ lyrics video ይሉታል ወይም በግጥሙ በጽሁፍ የተቀነባበረ ቪዲዮ ያስደመጥኳችሁ ፌስቡክ live ኣችንም ላይ እንደተመለከታችሁት። በማስከተል የምንሸጋገረው ወደ ኢዮብ መኮንን ነው። ኢዮብ መኮንን እንግዲህ እንደ ቃል ከተሰኘው አልበሙ ላይ በጣም ምርጥ ምርጥ ሙዚቃዎች አሉ። ከዛ መሀል በቪዲዮም የተሰራው የእውነት ዋን ነው የተሰኘው ሙዚቃ አስደምጣችኋለሁ። አብራችሁን ቆዩ። One love
ስወድ ስነሳ ሳገኝና ሳጣ አልተለየችኝ ፍቅሬን አስመልጣ ሲያጅቡኝ አጫፍራ ሲሸሹኝ አትቀር እሷ የእውነቷን ነው በእኔ አትለወጥም ሲያጅቡኝ አጫፍራ ሲሸሹኝ አትቀር እሷ የእውነቷን ነው በእኔ አትለወጥም ትርበም በረባም አይገርም መውደዷ ከአንገት በላይ ሳይሆን ፍቅሯ ነው ገቧ
ይኸው መኮንን ሊጠጣ የምንተላለፈው ወደ ይድኔ ነው። ይድነቃቸው ይባላል። የሬጌ ሙዚቀኛ ነው። ኢትዮጵያ ነው የሚኖረው። ይድኔ የተለያዩ ሙዚቃዎችን ሰርቷል። አልበም አልሰራም፣ ግን ሙዚቃዎቹ በጣም ይወደዳሉ ዩቱብ ላይ። ከዛ መካከል እንግዲህ ፍቅር የተሰኘው ሙዚቃ ሲል አድምጣችሁ ኃይለኛ ኃይለኛ መልዕክት እሱን አድምጡና እንመለሳለን። ከዛ ደግሞ አዲስ ሙዚቀኛ ነው ማስደምጣችሁ።
This one is about love and no vanity. A message to all the people in the society. We stand in love, shall never fall. I wanna give you this one. Forevermore. Let me give you this one. Get them on. Love will never let you down. Never ever. Telo aykırı. Yalapam yalapam linki telo aykırı. Hey. Mafya. Ayas nikı. Nefekatı uchi ayak oram. Hey. Sikı. Telo aykırı. Yalapam yalapam linki telo aykırı. Hey. Bıraktı. İmdatı. Fikir kum ne garın çıkan gaydınım. Hey. ይህንን ኑሬ የንሰማሽው ራስታ ፍቅር አያቅም ያልሽው እኔ ያደለው የፍቅር ተማሪ ዜማ ግጥም ቅኔ አቀናባሪ ግን ስህተት ከሆነ አንቺ ማፍቀሬ እውነት መናገር ወንጀል ከሆነ ኩነኔ አልፈልግም እውነተኛ አዋቂ ሰው መባል የመሸፈን ልገር የቀረው ይቀራል ይቅር ብሎ አይጥልም ያለፋም ያለፋል እንጂ ገሎ አይገልም ማፍቀር አያስንቅም መፈቀር ጸጋ ነው እንጂ አያኮራም ፍቅር ጥሎ አይጥልም ያለፋም ያለፋል እንጂ ገሎ አይገልም በፍቅር እንዳትግም ፍቅር ቁም ነገር እንጂ ቀልድ አይደለም አለማር ብሎ ልቤ ለማጁ እያደረብኝ በሬ ካራጁ ዳግም ለፍቅር እጭን ሰጥቼ ይኸዋለሁኝ እንቅልፍ አጥቼ እስቲ ስቅልኝ አገጠጥኩላት ከፋ ስትለኝ አነባውላት ይዛኝ ነው እንጂ እኔ እንኳን ይዛት የማትጨበጥ ፍቅር እንዲናት ጥሎ አይጥልም ያለፋም ያለፋል እንጂ ገሎ አይገልም ማፍቀር አያስንቅም መፈቀር ጸጋ ነው እንጂ አያኮራም ፍቅር ጥሎ አይጥልም ያለፋም ያለፋል እንጂ ገሎ አይገልም በፍቅር እንዳትግም ፍቅር ነገር እንጂ ቀልድ አይደለም። I let me give you this one, yeah. I wanna give you this one. I let me give you this one, yeah. This one is so crucial. Let me give you this one, yeah. I wanna give you this one. I let me give you this one, yeah. Love will never let you down. When I say love, I'm not pretending. I hope you understand the message I'm sending. Love shine bright and never be fading. Real love, need a real feeling. Love him, my sons and daughters. The beautiful princess, that's why I love my royal embrace. I got a special interest. Uni marada, anti marada. ደግሞ አንቺን ከሚከፋሽ እኔ ልጎዳ የአምላክ ስጦታ እውነትን ልቤ አላታልልሽም ክብሬን ደግፌ ፍቅር ባይሆንማ የኔ ማመሌ ባሰራይ ነበር ከነቃጭሌ እነዚህ እነዛን የምታያቸው ያባሴ ክፋይ ልጆቼ ናቸው ፍቅር ሌሎ አይጥልም ያለፋም ያለፋል እንጂ ገሎ አይገለም ማፍቀር አያስንቅም መፈቀር ጸጋ ነው እንጂ አያኮራም ፍቅር ሌሎ አይጥልም ያለፋም ያለፋል እንጂ ገሎ አይገልም በፍቅር እንዳትገድም ይቅርብም ነገር እንጂ ቀልድ አይደለም አስረሽ ብችው አኩተሽ ብችው የኪሱን አይተሽ ክብርሽ ስችው ስራው ካልገባው በፍቅር ብችው ራስ ምታ ቁመሽ በጓራም ልችው እኔም አይደለው ምጣድ ምድጃ አንቺም አይደለሽ የስሜት ማብረጃ በፍቅር ከሆነ የለም ጨዋታ ለጥቅም ደግሞ የለኝም ቦታ ፍቅር ከይድኔ ሙዚቃ ያው እንዳልኳቸው አዲስ ሙዚቀኛ ነው ማስደምጣችሁ። የአዲስ የሬጌ ሙዚቀኛ ነው። ወደፊት ፕሮግራም ላይ ይዞ ለመቅረብ እየተነጋገር ነው ያለ ነው። ዮሃና ይሰኛል። ዮሃና አዲስ ሙዚቀኛ ነው። እንግዲህ የእሱ ሙዚቃ በትናንትና ሁለት አዲስ single ለቋል። በጣም ደስ የሚል ska ሬጌ ነው። ቸከ ቸከ ቸከ ቸከ ቸከ ሬጌ ska ska ሬጌ ስልት ነው። ይዝነብ ይሰኛል ሙዚቃ ውስጥ ስናደምጠው
ዝናብ ዘንቦ ምድር ታጥቦ ፈክቶ እንደሚበራ ይዝነቢ ክታሽ በኔ ቆሻሻዬን ያድራል በዳይ ሆኜ እንጂ የሚጨንቀኝ እንቅልፍ የሚጠፋ አይገባኝም ሰው የሚለው ተበዳይ አይነሳ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ ምን አረግ በደል ብዬ ጥፋቴን ባብስ ባጠፋ ውስን አይደልሉት ማሪን ጭንቀቴ ለፋ ታፎ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ ላይላ ወዳለፈው እንመለስ አይደለም ሀሳቤ መንገድሽንም አልነካም መማር ነው ረሃቤ በዳዩን እንጂ የሚጠቀኝ እንቅልፍ የሚጠፋ አይገባኝም ሰው የሚለው ተበዳይ አይረሳ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ ምን አረግ በደል ብዬ ጥፋቴን ባብስ ባጠፋ ውስን አይደልሉት ማሪን ጭንቀቴ ለፋ ታፎ ይቅበኝ ቁንዶ አቆ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይዝነብ ይቅርታሽ
ዮሐናን አደመጣችሁ። ወደ ሃይሌ ሩትስ ነው የምንሸጋገረው። ከሃይሌ ሙዚቃዎች መካከል በጣም በጣም ወደው ሙዚቃ ነው የምጋብዛችሁ። ባዶ ነበር ባዶ ነበር የሚለውን ብዙዎቻችሁ ትወዱታላችሁ እርግጠኛ ነኝ። ከዚህ ከጋቢና ቢዮ ዲጄ ፓትስ ነኝ። አብራችሁን ቆዩ። ሃይሌ ሩትስ ሩትስ ሩትስ ሩትስ
ልዩ ቤትን ብንሰራ ወርቅ አልማዝ ብር ይጣፈራ ፍቅርሽ ግን ባይኖረኝ ኑሮ ምን ይሆን ነበር እኔ ኑሮ በድንገት ደውስ ያልመጣሽ ወይ ሀብቴ ገንዘብ ያልገዛሽ ስስለም ስታደግ ከላይ ባዶ ሞላ በፍቅሬን ሲሳይ ባዶ ነበር ባዶ ነበር ይህ ሕይወቴ ባትኖሪበት ባትኖሪበት ማንነቴ ባዶ ነበር ባዶ ነበር ይህ ሕይወቴ ትርጉም ያጣ ፍቅር የለው ሰውነቴ ባዶ ነበር ባዶ ነበር ይህ ሕይወቴ ባትኖሪበት ባትኖሪበት ማንነቴ ባዶ ነበር ባዶ ነበር ይህ ሕይወቴ ትርጉም ያጣ ፍቅር የለው ሰውነቴ ደርሷል ብቸኝነቴ አግኝቼ አንቺን በሕይወቴ ጎዶሎ ሞላ የልቤ ባንቺ ነው ድል ስሜት አንሳቤ ፍቅርሽ ነው ለኔ ማስረሻ ባዶውን ልቤ መካሻ ከእንግዲህ ላልሆን ብቸኛ ሆንሽኝ አንቺ ፍቱን ዳኛ ባዶ ነበር ባዶ ነበር ይህ ሕይወቴ ባትኖሪበት ባትኖሪበት ማንነቴ ባዶ ነበር ባዶ ነበር ይህ ሕይወቴ ትርጉም ያጣ ፍቅር የለው ሰውነቴ ባዶ ነበር ባዶ ነበር
ኖሪበት ባትኖሪበት ማንነት ባዶ ነበር ባዶ ነበር ይህ ሕይወት ትርጉም ያጣ ፍቅር የለው ሰውነት እስክትሞሉ መና ነበር ውስጤ ፍቅራቶ ዛሬ ዳነብኝ በቃ ልቤ አንቺን አግኝቶ ውስጥ ቢከበኝን ቢተራረፈኝ ቤት ሞልቶ ባሸበርቅ ሰው ቢያደምቀው መድመቄን አይቶ ማን የሆነ የሆነ በኔ ድለኛ እፎይታ ልቡ አግኝቶ ሞልቶለት የተኛ ሐዘንን ጎብልሹን በፍቅሩ የረታ ይበል አብሮኝ ሞልቶልኛል የኔን በደስታ መና ነበር ውስጤ ፍቅራቶ ዛሬ ዳነብኝ በቃ ልቤ አንቺን አግኝቶ ውስጥ ቢከበኝን ቢተራረፈኝ ቤት ሞልቶ ባሸበርቅ ሰው ቢያደምቀው መድመቄን አይቶ ባዶ ነበር ባዶ ነበር ፍቅራቶ ዛሬ ባዶ ነበር ባዶ ነበር አግኝቶ ባዶ ነበር ባዶ ነበር ቤት ሞልቶ ባሸ ባዶ ነበር ባዶ ነበር ጌና አይቶ ማን ባዶ ነበር ባዶ ነበር ሌለኛ እፎይ ባዶ ነበር ባዶ ነበር ቤተኛ ሐዘን ባዶ ነበር ባዶ ነበር ጌታ ይበል ባዶ ነበር ባዶ ፕሮግራሙ ጋቢና ቪኦኤ ነው። ማስተናገዳችሁ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ በመጋበዝ እንግዲህ አንድ ሁለት ሶስት ሁለት ሙዚቃዎች ነው actually የቀሩኝ። በማስከተልም ጋብዛችሁ የራስ ባርኪ ራስ ብሩክ ራስ ባርኪ ከራስ ባንድ ጋር በመሆን የተጫወተውን ወሬ ወሬ ወሬ ጠላን አይደል ወሬ ወሬ የተሰኘውን ሙዚቃን ጋብዛችኋልን። በጣም ወሬ በዝቷል። ወሬ ይቀነስ ይቀነስ፣ ጥሩ ጥሩ ወሬ ወራ፣ መጥፎ መጥፎ ወሬ ይቀነስ። ዲጄ ፋሱ ከጋቢና ቪኦኤ Serious ones got Jim Murphy up on the microphone talking about the backbiters. Them can't touch me, them can't pass me. Ooh, ooh, oh, eh, suddenly, yeah, yeah. Ooh, ooh, oh, eh, suddenly. Everywhere I go, Babylon talk about me. Everything I do, Babylon wanna see. A backbite, them love, love, love, a backbite. You forget about me every day and the night. Everywhere I go, Babylon talk about me. Everything I do, Babylon wanna see. A backbite, them love, love, love, a backbite. You forget about me every day and the night. Too much what you what you what you too much. Too much what you what you what you way now. Too much what you what you what you too much. Too much what you what you what you. Check this. You stab at this man, you're the coolest lad you've ever had. There's no matter man, that's the word that they lie. You took a bag, you're told they're hard to heal. Type it in, you talk to them, tell them. Cerco il lavoro che avere come. Solo tu non penso a nulla. E non è
እንግዲህ ወደ መጨረሻው ሙዚቃ ደርሰናል። መጨረሻው ሙዚቃ የሚሆነው የቴዲ አፍሮ ሰንበር የተሰኘው ሙዚቃ ነው። በ lyrics እሱም እንዲህ ግጥሞቹ በሙዚቃ ተቀባብሮ የተሰራውን ነው የምጋብዛችሁ። ሰንበሬን በመጋበዝ ፕሮግራሜን እጨርሳለሁ። ዲጄ ፋጽ ነበርኩኝ። ስለሰጣችሁኝ አስተያየት በጣም አመሰግናለሁኝ። መልካም ቅዳሜና እሑድ እመኝላችኋለሁ። one love
Sunin raadiyoonis sagalee Ameerikaati.